Hello ጤና ይስጥልኝ ደልሚላ Hello ጤና ይስጥልኝ። ሚጥሚጣ ሬስቶራንት
አይደል? ይሄ ደልሚላ ሬስቶራንት ነው የምትጠቀም
ሚ- እ፣ የት ሬስቶራንት ነው አልሽኝ? ይቅርታ ደንበኛችን ደልሚላ ደልሚላ ሬስቶራንት ሚጥሚጣ ቦሌ ነው። ሌላ ቦታ ካለሽ እሺ ደውላለሽ።
እሺ፣ ይቅርታ ደንበኛችን ከአሪፍ POS ነበር የምደውለው ከአሪፍ ፔይ ሎዛ እባላለሁ።
Okay እሺ።
እ፣ እሺ ባለፉት አስር ቀናት ምንም አይነት transaction አልፈጸሙም እና ከ POS ኡ ጋር በተገናኘ ያጋጠመው ችግር አለ?
POS ላይ የሚሰራ ትንሽ ያስቸግራል። ሰው ሲጠቀም ብዙ ጊዜ ይሻታል። እዛ ነው ምን አሉኝ ደንበኛችን?
ስራ- ድምፆ ትንሽ ቆራር ስራውን ከጀመር ገና ስምንት ቀናችን ነው እሺ
እና POS ም ደግሞ እንትን ያስቸግራል። ትንሽ ሲገባበት ምናምን ነው እሺ፣ ምን ሲገባበት ያስቸግራል አለኝ? ይቅርታ አይታዘዝም። እነሱ ሊጠቀሙበት ምናምን ሲፈልጉ እሺ ያስቸግራቸዋል ትንሽ።
እ፣ በምን ዙሪያ እንዳስቸገሩት እ፣ ይነግሩኛል?
እስኪ waiter ኦችን check አድርጌ ልንገርሽ። በቃ ምን አልሽኝ? ምን አል- ምን አሉኝ?
Waiter ኦቹ ጋር check አድርጌ ልንገርሽ።
እ፣ okay እ፣ check አድርገው ይደውሉልኛል።
አይ ወስድስና ይልሱታል። ሁሌም በዛ ነው ዝም ብዬ ስላቸው
Okay ስለዚህ አሁን እ፣ በድርጅቱ ውስጥ የለም POS ኡ?
እ? POS አለ አጠገቤ ነው ያለው እሺ
አለ
እሺ ስለዚህ ያስቸግራል ነው የሚሉኝ።
አዎ።
እሺ ምኑ እንደሚያስቸግር እ፣ አልተረዱትም።
እኮ እኔ እሱን ስላልተረዳሁት እነሱን ጠይቄ ልንገራቸው ምን እንደሚያስቸግራቸው።
እሺ ይጠይቁና ይደውሉልን።
እሺ።
እሺ እናመሰግናለን።